ጤና ይስጥልን ዋሽንግተን ስናማከ ሰላም እንዴት ውለሻል?
እግዚአብሔር ይመስገን።
እንትን ዋሽንግተን diagnostic center ነው እ?
ዋሽንግተን ዋሽንግተን ነው።
እ፣ እንትን ውጤት የሲዲዩ የ CT scan ሲ አልታየም ብሎ በቴሌግራም እንልካለን ብላችሁ ነበር።
እና አላኩላችሁ?
አዎ ስሩ- ስሙን ልንገርሽና check ታደርጊልኛለሽ ከተላከ
አይ እኔ አይደለሁም። ስልካቸውን ሰጥቼሽ የለ እንዴ ቅድም?
እ ምን አልሽኝ?
ስልክ አልሰጣችሁም ቅድም?
ስልክ ምን እ
ምን አልሽኝ? ይቅርታ ስልክ አልሰጠኋችሁም ወይ ቅድም?
እ፣ ስልክ አልሰጠሽንም። እንልካለን ብለን ስልክ ሰጥተን ነበር፣ ግን እስካሁን አልተላከም እና ልጁም ስለሄደ እ፣ ከተላከ check እንድታደርጊልኝ ነበረ።
ልስጥሽ ስልክና ሌላ ቦታ ነው የምትሄጂው?
እ፣ ስልክ ሌላ ልስጥሽ።
እሺ እሺ
ዜሮ ዘጠኝ ሰማንያ ስምንት
እ፣ ቆይ Happy Happy ቆይ ስልክ ያዝልኝ ዜሮ ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት ይዛችሁ በቃ አይ እሱኛው ቁጥር ተይዟል አለኝ።
እ?
እሱ ቁጥር ይዘነው ነበረ ግን እስካሁን አላኩም እንልካለን ብለው።
እኮ በእሱ ደውላችሁ check አርጓቸው እኛ አይደለንም ውጤት የምንልከው ለዛ አሀ እሺ እሺ እናት እሺ እሺ